ልኝ አቶ ያሬድ አፍ ሄሎ ሄሎ ይሰማል?
አቶ እ?
አቶ ያሬድ አቶ ያሬድ አዎ ከ-
እ? እ? ከላልከኝ ድማ
ሄሎ ይሰማል ይሰማልከኝ ከዊ ፕላስ ሶሉሽን ድርጅት ነው መደውልሉ ድርጅታችን የት አገልግሎት ሰጪ ተቋም ነው እሺ እና አሁን ላይ ለአሽከርካሪዎች ለየተነ ግዛም መተናል ኦኬ
ከእያንዳንዱ ትሪ ከዘቱን ፐርሰንቶቻችን እና የተሳረግ ነው ለምድ ካሮች የሚባቸውን ለምሳሌ ናቸው ይህን እና አቅም የሚፈጥሩበትን ሄሎ ኦፊሴ
office ኣችን እ፣ ወደ ጃክሰን ወስዶ መንገድ አለች እሺ ፊት ለፊት አቢሲኒያ ባንክ ያለበት አንደኛ ፎቅ ላይ እንገኛለን።
አዎ፣ በአካል ልምጣ
ይቻላል። በአካልም መምጣት ይችሉ ከፈለጉም ደግሞ ከመምጣት በፊት ጥያቄ ስልክ ቁጥርም አለኝ መሄድ ይችላል። ሶት እ፣ ይቻላል እሺ እሺ ዜሮ ዘጠኝ
እሺ ዜሮ ዘጠኝ ዜሮ ዜሮ ዜሮ ዜሮ አንድ ቀሌ አባቴ
የማይመች ቦታ ሆኖ text ላደርግ
እሺ ላስቸግርህ አባቴ ችግር አለው ማሳብ ጥያቄ ካሉት መጠየቅ ይችላሉ።
መልካም እሺ ወይ ወይ ይሰማል ወንድም አለም እንዴ
በቃ እየሰጡት አሻችን ክፍት ነው።
ኦልራይት እሺ እሺ እሺ ሜሳን ሁላችን እሺ እስከ ማለት